Hello ጤና ይስጥልኝ።
ጤና ይስጥልኝ። ሰላም ነው?
ቅዱስ ቦጋለ ሱፐር ማርኬት ነው።
አዎ።
ከአሪፍ ቤት ነበር የምደውለው።
እሺ።
ደንበኛችን POS machine ኡ አጠገቦት አለ እንዴ?
አለ። አዎ።
እኛ ጋራ system ላይ offline ነው ባትሪ አንድ percent ነው የሚያሳየን። እናንተ ጋር ስንት percent ነው የሚለው ባትሪው?
ዘጋ እንዴ? ዝግ ነው። አዎ።
ዘግቷል ደንበኛችን።
አዎ።
እሺ ደንበኛችን ቻርጅ አድርገው ይጠቀሙት POS ኡን።
እሺ።
እሺ፣ እናመሰግናለን። መልካም ቀን።